ወይ
customer ስልክ አነሳም ብላ ታውቀኝ ነበረ። ሀምሳ አርባ ዘጠኝ አ አ አነሳችሁልህ እንዴ?
አይ አላነሳችልኝም።
በቃ ዝም አላነሳም ብላለች። cancel አይሆንም order ኡ ነው ተብሏል።
እና ምንድን ነው የሚሆነው?
ያው complete ነው የሚባለው።
እንዴ ለምንድን ነው የሚባለው? customer ስልክ ካላነሳ
እያሳወክበት ሰዓት already off time ሆኖ ነበር ያሳወቅከው። እንደዛ ሲሆን ደግሞ cancel አይሆንም።
እንዴ ሌላ order ይዤ እኮ እንዲያወጡልኝ text አድርጌላ አላስወጡልኝም ነበር።
እኮ እንዲህ እናድርግ ቢኒያም፣ ለ area manager ወይም ለ team leader ደውልልህ፣ አናግራቸው። እነሱ በደንብ ከዛ ያለውን ነገር አጣርተው ይነግሩሃል። እሺ
አረ complete እንዳትሉት እንዴ።
እኮ አናግራቸው፣ እነሱን አናግራቸው።
እሺ ሌላ order ም ነበር customer አልፈልግም ብሏል።
order ነበር እሱን አሳውቄ አሳውቄያለሁ። ሀምሳ ሀምሳ አራት
አሳውቀሃል።
አ
ሀምሳ አራት አልመለሱላትም። አዎ አሳውቀሃል፣ አልመለሱላትም። ሲመልሱላት ትደውልልሃለች።
ማለት እሱ ምን complete ሊባል ነው?
ማለት customer አይ customer አዋርተው መልስ አልነገሯትም ነው።
okay እሺ። ይሄኛው ግን ምግብ ቤት ውስጥ ስለሆነ ውስጥ ነው ምግብ ቤቱ። እዚህ cancel ቢሆንም ችግር የለውም።
እስኪ ለማንኛውም አናግራቸው area manager ኦችን።
እሺ